ሄሎ
በአኮ ምን ልርዳው?
ጤና ይስጥልኝ።
አብሮ ይስጥልን።
ለዚህ ይሰራል ተብሎ ነበር። ይሄ system ኡ deposit ወይም withdrawal ለማድረግ ነገ ይሰራል ተብሎ ነበር። አሁን የኔ አይሰራም።
አዎ system update የተደረገ ስለሆነ ነው። ይጠብቁ በትዕግስት።
እህ፣ ዛሬ ይሰራል።
ዛሬ ሊሰራም ላይሰራም ስለሚችል በትዕግስት ይጠብቁ ደንበኛችን።
እሺ።
መልካም ቀን።